L. W.
Hello
No. Hello?
አቤት አቤት አቤት አሚን
ሰላም ሰላም ነው።
እግዚአብሔር ይመስገን እንትን ነበረ ምንድን ነው ኢንዲስኩም ቢያለኝ ስገባ ግን እንትን ልኬልሃለሁ በዚህ user እና password እኔ እዚህ ስሞክረው እሺ ብሎ ሰራልኝ። እስቲ ሞክረው አንተ።
እ እ እ እ አልሰማሁም መጨረሻ ላይ ላኩል password እና user አለ አ ፓ- አልቀየርኩትም፣ ግን እስቲ ይኸው
እሺ እሺ ልሂድና ልደውልልሽ እሺ አይተህ ረዴት ብለህ ደውልልኝ። እሺ እሺ እሺ